ንቆኛል ዘዴው ጠፍቶብኛ አነባለሁ እሷን ስላጣሁ ተክዣለሁ ጥርሰ ብጭቷን ወድጃታለሁ ጥርሰ ብጭቷ ጎበል ወጣት ላበጣጠሯ ወደር የላት አይኖቿን ሳየው እረካለሁ ናፍቆቷን በዚያው እወጣለሁ ናፍቄያታለሁ ውበቷን ሳደንቅ ደስ ይለኛል፣ አንዳንዴም ኩራት ይሰማኛል። ቆንጆ ልጅ ያለ እሷ ማን አለ? ልረዳ ምናልባትም ካለ ጠይም ጥርሰ ብንጭቷን ልጅ የመሰለ ጥርሰ ብንጭቷ ጉበል ወጣት ላበጣጠሯ ወደር የላት አይኖቿን ሳየው እረካለሁ ናፍቆቷን በዚያው እወጣለሁ ናፍቄያታለሁ አይኖቿ በሩቅ ያበራሉ፣ ጥርሶቿም ልብ ይሰውራሉ። ብርቱካን መሳዩ ጉንጮቿ አይጣሉ፣ በተለይ ጸጉሮቿ የሚያስደንቅ ነው። አቤት አቤት ጥርሶቿ ጥርሰ ፍንጭቷ ጉብል ወጣት ላበጣጠሯ ወደር የላት አይኖቿን ሳየው እረካለሁ ናፍቆቷን በዚያው እወጣለሁ ናፍቄያታለሁ እርሰ ብንጭቷ ጎበል ወጣ ላበጣጠሯ ወደር የላት አይኖቿን ሳየው እረካለሁ ናፍቆቷን በዚያው ወጣለሁ ናፍቄያታለሁ የቀይም ቆንጆ ናት መለሎ አምላክ የሰራት አስተካክሎ ሁሉም በፍቅር ይመኛታል። ልቤም ለራሱ አስቧታል። አይኔም በናፍቆት ዛሬን አልቅሶላታል። ጥርሰ ፍንጭቷ ጉብል ወጣት ላበጣጠሯ ወደር የላት አይኖቿን ሳየው እረካለሁ ናፍቆቷን በዚያው እወጣለሁ ናፍቄያታለሁ እንዳልተዋትም ይጨንቀኛል። ውስጥ ውስጡን ፍቅር አኝኮኛል። ዘዴው ጠፍቶብኝ አነባለሁ እሷን ስላጣው ተክዣለሁ። ጥርሰ ፍንጭቷን እኔ ወድጃታለሁ። ጥርሰ ፍንጭቷን ጉብል ወጣት ላበጣጠሯ ወደር የላት አይኖቿን ሳየው እረካለሁ ናፍቆቷን በዚያው እወጣለሁ ናፍቄያታለሁ እርሰ ፍንጭቷን ጎበል ወጣት ላበጣጠሯ ወደር የላት አይኖቿን ሳየው እረካለሁ ናፍቆቷን በዚያው እወ